ሄሎ ሰላም ጤና ይስጥልኝ።
የሆነ ቴሌቪዥን ቲኬት ቲኬት ዘግቼ ቁጭ ነበርኩ እና እድሉ ሞክሬ ነበርኩ።
በትኬት ያው የእድል ጨዋታን ነው የሚጫወቱት። እደ- እድሎት ተቀ- ካገኙ message ይገባሎታል ወዲያው።
አዎ እንኳን ደስ አሎት አንድ የቴሌቪዥን ነጻ ቲኬት አሸንፏል ምናምን ብሎ ተልኮልኝ ነበር።
መጫወቻን ነው ያገኙት መልሰው እድሎትን መሞከር ማለት ነው።
እና አዎ የትኬት የእድል ጨዋታ መጫወቻን ያገኙት። coin ደግሞ ካገኙ የጥያቄና መልስ መጫወቻ ነው። ማንኛውም ሽልማት ካገኙ ወዲያው ይገባሎታል message።
እሺ እሺ እሺ መልካም
ለእናንተም ለሁላችን እሺ